ሌላ ሌላው ላይ እንዴት አመሸሽ?
እግዚአብሔር ይመስገን።
ለመመዝገብ ነበረ ዩቲዩብ እሺ ስምሽን ማን ልበል?
ሳምራዊት
ሳምራዊት ማን?
አበባ
አበባ ነው አበባው አበባው።
አ እሺ የት ሰፈር ነው የምትኖሪው?
ሀያት
OK እሺ አያት። እሺ ስልክ ቁጥር እስኪ ስጭኝ።
ዜሮ ዘጠኝ ሀያ ሁለት 0922 አርባ አራት 44 ዘጠና አምስት 95 ሰማንያ ዘጠኝ 89 እሺ በአካል ነው አይደል መውሰድ የምትፈልጊው? አያት ነው የሚሰጠው class ኡ አያት ተስፉ ሲኒማ ጋር
እሺ ማለት እ፣ ኦንላይን ነው ወይስ በአካል እዛ?
ኦንላይንም በአካልም መከታተል ትችላለሽ። በአካል ከሆነ እዛ አያት ተስፉ ሲኒማ ነው የሚሰጠው class።
መች መች ነው?
ማክሰኞ፣ ሐሙስ፣ ቅዳሜ ከ11 ሰዓት ተኩል እስከ አንድ ሰዓት ተኩል
ከአስራ አንድ ሰዓት ተኩል እስከ አስራ አንድ ሰዓት ሶስቱንም ቀን ግዴታ መገኘት አለብኝ?
አዎ
እሺ፣ ማክሰኞ፣ ሐሙስ፣ ቅዳሜ።
አ
የቅዳሜውን ግን አልችልም።
እ፣ እንግዲህ እሱን አንቺ ነሽ የምትወስኙ። ማለት class ባያመልጥሽ ጥሩ ነው ብለን እናስባለን በእኛ በኩል።
እሺ፣ ክፍያ ምናምን አለው ወይስ?
አዎ ክፍያ አስር ሺህ ብር እስከ ሰኞ ድረስ ለመ- ከ- ከከፈልሽ ከሰኞ በኋላ ከሆነ ደግሞ አስራ አምስት ሺህ ነው።
እሺ፣
account ኡን ኦንላይንስ?
ላክልሽ። online online online ም በሳምንት ሶስት ቀን ነው።
እ፣ ኦንላይንም ይከፈላል? አ?
አዎ አዎ።
እሺ፣ በቃ
እሺ እናመሰግናለን።